ሲታጠፍ ሽንጭሽ ሲዘረጋ ወይዳሌሽ ሲበር እንዳለንጋ ሳብልም ሳብልም ወገብሽ ለቅላቃ አንቺ ልጅ ተንበለለሽ ሎጋ አይሎጋ በመለሎ ገላሽ በሎጋ ሰውነት በታምር ይታያል የወገብሽ ቅጥነት ውብ አቋቋምሽን በአድናቆት አይቼው ፈዝዤልሽ ቀረው መሄዴንም ትቼው ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ ሞት ነው ነይልኝ ተይምን ነው ተይ ነይልኝ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ደስ የምትል ሎጋ ነሽ ሎጋ አንቺ ቆንጆ አንቺ ለቅላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ከሩቅ ባካሄድሽ ስደነቅ ስገረም ስትርቂኝ ጉድፈላ መብከንከን ያልቀርም ሽንጥሽ ሲወረወር ዳሌሽን ሲያዞረው አንድ በይው ልቤን ምን አደናገረው ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ ሞት ነው ነይልኝ ተይምን ነው ተይ ነይልኝ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ደስ የምትል ሎጋ ነሽ ሎጋ አንቺ ቆንጆ አንቺ ለላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመና ሲታጠፍ ሽንጥሽ ሲዘረጋ አይዳለሽ ሲበር እንዳለንጋ ሳብልም ሳብልም ወገብሽ ለግላጋ አንቺ ልጅ ተንበለለሽ ሎጋ አይሎጋ ባትሽ ከታች አምሮ ያለሽ ከላይ ቆርቶ እንዳውራ ጎዳና ሽንጥሽ ተዘርግቶ እኔን ቁመናሽ ነው አሻግሮ የታየኝ በህልሜም በውኔ መቶ የሚያሰቃየኝ ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ የሞት ነው ነይልኝ ተይልን ነው ተይ ነይልኝ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ደስ የምትይ ሎጋ ነሽ ሎጋ አንቺ ቆንጆ አንቺ ለቅላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ደስ የምትይ ሎጋ ነሽ ሎጋ አንቺ ቆንጆ አንቺ ለቅላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ